Hello? Hello? Hello?
በኢየሱስ ስም Hello?
ሄሎ
ሄሎ ሰማንያ ስምንት ላይ ነው የደወላችሁት። ምን ልርዳችሁ? ይሄ የድርጅት ስልክ ነው።
ሄሎ
ሄሎ ሄሎ
ፍሊንስቶን ሆምስ ነው የደወላችሁት።
ሄ ፍሊንስቶን ሆምስ ነው የደወላችሁት።
አይ
ፍሊንስቶን ሆምስ ነው የደወ
ሪሆ